ሄሎ ጤና ይስጥልን ችብችብ
ሰላም አሁን አዋርቼ ነበር እና screenshot ላክልኝ ብላኝ ነበር በቴሌግራም እሺ በሁለት ስልኮች ልኬ ነበር።
ልከዋል አሁን አ አ እሺ check አድርገን መልሰን ደውልሎት እሺ screenshot ኡ የሁለት ስልክ ነው። ጥበብ የሚል እና ዲዛይን እሺ እሺ መልሼ እደውልሎታለሁ check አድርጌ
ሶስተኛ መላክ ያስፈልጋል።
አይ አያስፈልግም እሺ እሺ እሺ